ቢነሳማ አይሰራም ነው
ሄሎ
ጤና hello።
ይስጥልኝ ከቢጃ ኢትዮጵያ ነበር የምደውለው እሺ እንዴት ነሽ ጤና ይስጥልኝ ወዬ ወዬ እ ሳሪስ አሳና ክትፎ ቤት አስመዝግበው ነበር ከአንድ ሰዓት በፊት
አዎ ልክ ነሽ ሰማውታል አዎ ይሰማኛል አስመዝግበው ነበር አስታወሱት አዎ አስታውሻለሁ አዎ የጥገና ክፍሎች ይደውሉላችሁና ስልክ አያነሱም ስልኩም እየሰራልን አይደለም አሁን አሉን የሰጡን ስልክ ቤቱ ላይ ለምን አይገቡም ሌላ ስልጣቸው ግን ለምን አይገቡም ያውቃል ማለት ቆየ ቤት ነው እም፣ ኦኬ አሁን እንግዲህ ከቴክኒሻን ተደውሎልን ስልክ አይመለስልንም ነው ሌላ ያለው።
ስልክ ልመልስልሽ ሌላ ክልሽ እሺ ነው አሁን ቁጥሩ ልንገርሽ።
ነው ሀያ ሰባት አዎ ስልሳ አምስት ዜሮ አዎ ዘጠኝ እሺ አማራጭ አዎ ሌላ ስልክ ልስጥሽ አማራጭ ልስጥሽ አንዴ አይ እም፣ ይሰማዎታል ትንሽ ድምፅ ይሰማኛል አየር ላይ ልስጥሽ አንዴ ስልክ እሺ
ሌላ ስልክ ሳሳ ዜሮ ዘጠኝ አስራ አራት አስራ አራት ሀያ ሰባት ሀያ ሰባት ሀምሳ ሁለት ሀምሳ ሁለት ዜሮ አንድ ዜሮ አንድ እሺ አዎ በዚህም ስልክ ማግኘት ይችላሉ። ባ- ባርማን አለ ቆም ግን እህ፣ ለእሱም ቢደውልለት አለ። ቤቱም ደግሞ ፊት ለፊት ነው። መደ- ከመደወል ማለት መሄድም ይችላሉ ብዬ ነው። ቴክኒሻኖች ናቸው።
ልክ ነው ግን ያው ወደ እኛ እ፣ ደውሎ ስልኳ አልነሳ ገርባ ገብቶኛል። አዎ ግን መደወል መሄድ ነው ያለባቸው። እኔ እንደ technician እኔ advise የማደርገው እንደ ስራ እኔ እንደ መስመር ኃላፊነቴ technician ናቸው። ስልክ ብቻ መደወል ሳይሆን መሄድ ነው ያለባቸው።
ልክ ነው ስልክ ላይ ሀሳቦች መሳ ይችላል።
ተቀብለን እናስተላልፋለን ይሄኛውን ግን ስልክ ስጫቸው አማራጭ።
እሺ በጣም ከተቸገሩ እኔ ጋር መደወል ይችላሉ። እዛው ነው ያለው።
እሺ ስለሰጡ መረጃ እናመሰግናለን